ጤና ይስጥልኝ ጤና ይስጥልኝ
ሰላም አብሮ ይስጥልኝ።
አቶ አዱኛ
አ አ አቶ አዱኛ
አ ከአሪፍ ፔይ ነበር የምደውለው።
አይ ደንበኛችን transaction ኦትን በእኛ በኩል ስላላገኘ ነው betting ቤቱን ያናግሩ።
እ በእኛ በኩል transaction ኦት ስላልተገኘ
አ ባሙስ ቤትን ያናግሩ።
አይ እሺ።
መልካም ቀን።